ጤና ይስጥልኝ የ EBS call center ሄሎ ጤና ይስጥልኝ ሄሎ ጤና ይስጥልኝ እሺ ይሰማል ምን ልርዳዎት ከመቀሌ ወደ አዲስ አበባ በረራ ነበር ትናንትና ወደ ዛሬ ቀየር
እሺ ትኬት ማስቀየር ፈልገው ነው
አዎ
እሺ እ፣ እሺ የትኬት ቁጥር ይሰጡኛል እባክዎትን ወይም ደግሞ የ booking code
ትኬት ዜሮ ሰባት አስራ ሁለት አስራ አራት
ዜሮ ሰባት
አስራ ሁለት አስራ አራት እሺ
ሀያ ስምንት ሰባ ሁለት ሀያ ስምንት ሰባ ሁለት
ዜሮ ሁለት ሰባት ዜሮ ሁለት ሰባት እሺ አንድ ጊዜ ጠብቁኝ እባክዎትን ለመቼ ነው ማድረግ የፈለጉት ለዛሬ የመጨረሻው በረራ
እሺ አንድ ጊዜ ጠብቁኝ እባክዎትን አለው እሺ እያየሁት ነው
እሺ
እ፣ ይቅርታ በጣም ለጊዜው እኛ ጋር exchange የምንሰራበት ሲስተማችን እ፣ እንትን ስለሆነ እ፣ እየሰራልን ስላልሆነ እ፣ መልሼ ልደውልሎት check አድርጌ exactly ለሚፈልጉበት ሰዓት ላይ
እሺ እሺ መጨረሻው የመጨረሻ በረራ የመጨረሻ በረራ አይደል? በዚህ ስልክ በዚህ የዛሬ ስልክ ብደውል አገኘሁታለሁ አይደል?
አዎ እሺ ማን ልበል? ይቅርታ እሷ ነው መለይ መለይ ማን እ፣ አሉኝ?
ተጓዡ ያው ናት
ማን አሉኝ? ይቅርታ ተጓዡ ነው የኔ ስም ተጓዥ ተጓዥ ዮናስ ዮናስ ታደሰ እሺ የእርስዎም ስም ማን ልበል?
መለይ መለይ
ቀደይ
መለይ መለይ እሺ እሺ እሺ ስለዚህ check አድርጌ እደውልልዎታለሁ እሺ እሺ እሺ እሺ ስለደወሉ እናመሰግናለን መልካም ቀን ይሁንልዎት